ጤና ይስጥልኝ ሄሎ ቪዛጅ የጤነኝ ባካምን ያጅ ጉዞ መረጃ ልስቶ
ሄሎ ጤና ይስጥልኝ
ዋጋ ይስጥልኝ።
ባካምን ያጅ ጉዞ መረጃ ልስቶ
አይ ኢንፎርሜሽን ፈልጌ ነበረ።
እሺ
እ ከዚህ በፊት እንትን ብዬ ነበር እ ማለት ወደ ካናዳ ሞክሬ ነበረ እና ሁለቴ በትምህርት ነበረ። ከዛ እንትን አሉኝ እ ማለት አልተቀበሉኝም።
እሺ
ስራ እንዴት ነው? እ